አላማቸው ይመስለኛል ርችት ይፈልጋሉ። እንኳን ርችት የለውም።
አሎ Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን አለ።
ከቺፕቺፕ ነበር የምንደውልልዎት።
እሺ ቺፕቺፕ ላይ order ማድረግ ካቆሙ ትንሽ ቆይተዋል እና እሺ በምን ምክንያት ነበር order ማድረግ ያቆሙት? service ኣችን ላይ ቢስተካከል ብለው የሚነግሩ ነገር አለ?
ሰው ሰው አበዛችሁ በጣም በዛ።
Okay፣ group member ስለበዛ group ኡ አዎ በጣም በዙ ከየት አመጣለን ሰው
አሁን ላይ ለራሴ ማድረግ የምችለውን እንኳን ያህል ባዝ ጥሩ ነው። ሶስት ሰው ምናምን ጥሩ ነበረ።
Okay፣ እ፣ አሁን ላይ ግን እስከ ስድስት ሰው ሆኗል።
አዎ ስድስት ሰው ስድስት ሰው ሆኗል። ከየት ይመጣል?
Okay፣ ስድስትም አይችሉም። ስለዚህ እስከ ሶስት ቢሆን order ማድረግ ጀምራል።
አዎ፣ እንደዛ ቢሆን እኔ ችግር እንደ ጥሩ ነበር።
እሺ፣ እሺ፣ እናስተካክል። ሌላ ቢጨመር ብለው የሚነግሩ ነገር አለ?
በቃ ሌላ ጥሩ ነው።
እሺ፣ ተመስገን ስለዚህ ነበር።
check ያድርጉና order ያድርጉ።
እሺ እሺ፣ እሺ፣ እናመሰግናለን። መልካም ቀን።
አዎ።